hello hello hello ጤና
ጤና ይስጥልኝ።
እግዚአብሔር ይመስገን።
አሜን። አሁን ተመዝግቤ ነበርና ወደዚህኛው ቁጥር አለችኝ። ጉግል አድርጌው ወረፋ እንዲይዝ ምናምን አለችና ምን አሉኝ? ይቅርታ።
ወረፋ እንዲይዝ አሁን ገና መመዝገቤ ነው እና እሺ ይ- በዚህ ስልክ ደውል አለኝ። አንቺ ጋር ደወልኩኝ። በዚህ ስልክ ስደውል አንቺ አነሳሽው ማለት ነው።
ተመዝግበው ነው እኛ ጋር ደውለው